ሄሎ ሄሎ ሄሎ STEM for Kids STEM for Kids ሄሎ ሜሪ ነሽ?
ሄሎ ሄሎ አቤት አቤት፣ ሜሪ ሄሎ ሜሪ አይሰማሽም?
ይሰማል ይሰማል፣ ግን በጣም እያስቸገረ ነበር ቅድም።
አይ ችግር የለውም ሜሪ፣ ይስተካከላል። አሁን ግን ድምጼ ይሰማሻል።
አሁን ይሰማኝ፣ ግን ከመጀመሪያ ላይ አንድ ሁለት ሶስት call ኦች ሆነዋል። ራሱ ይዘጋዋል። ከዛ እህ፣ እ፣ አይሰማም ነበር ረጅም ደቂቃ ሀያ ስምንት ሰከንድ ሙሉ አልሰማማንም።
okay okay okay፣ በቃሽ። አሁን ግን በስርዓት እያወራን ነው መሰለኝ። መጀመሪያ ላይ አሁን ሲጠራ አዎ።
እኔ ጋር አንቺ ጋር አስ- ሁለት የተነሱ ዘግቷል ነው የምትይኝ።
እህ፣
መጀመሪያ ላይ ግን እኔ ሳ እኔ ጋር ሲነሳ በፊት አንቺ ጋር ሁለቴ ተነሳ ተዘግቷል ነው የምትይኝ።
አዎ አዎ okay okay ሜሪ፣ እሺ በቃ እሺ፣ thank you በጣም ልጄ ለማስመዝገብ ፈልጌ ነበረ።
እ፣ እሺ ይመስለኝ። እ?
እ፣ ልመግብልህ አ ያዳኤል ቢንያም እና
ያዳ ኤልቢኒያም እና እ፣ ኢዮኤል ኤርሚያስ
እ፣ እሺ፣ check ለማድረግ ነው። check check አድርገናል። እናመሰግናለን። እሺ ቻው።